ጤና ይስጥልኝ ምርት ቤት
cash out አድርጌ ብር አልገባልኝም እናቴ።
cash out ማለት used ማለት ነው አይደለ?
አዎ በስቲ ቤት ስልክ ቁጥር የደወልክበት ነው።
አዎ ስንት ብር ነው?
አስራ ሁለት ሺህ አምስት መቶ ብር አምስት ጊዜ በተለያየ እንትን የሞከርኩት ማታ ላይ ነው። ሶስት ሺህ አራት ጊዜ ሁለት ሺህ ሁለት ሺህ ያደረኩኝ ከዛ አንድ ሺህ አምስት መቶ ብር መጨረሻ ላይ እሺ እሺ፣ ጠብቀኝ አንዴ። ቴሌብር ቁጥር የደወልክበት ነው አባ?
አዎ
እሺ፣ confirm እያደረግኩልህ ነው።
እሺ
ስለደወልክ እናመሰግናለን። መልካም ቀን።
እሺ እናቴ እሺ አባ